Hello Hello።
ወይ ሰላም ዋል።
እሺ፣ እንዴት ዋልሽ? እግዚአብሔር ይመስገን።
እግዚአብሔር ይመስገን።
ለዚህ ለ standup comedy ው ለእንትን ለማድረግ ከፍዬ እዛች link ዋ ላይ upload አድርጌው ነበር።
እምቢ ያሉት አይደለ?
እንዲህ በለኝ ወር የመለሰልኝ መልስ የለም ምናምን።
ችግር ለዛ የለውም። ክፍያ ፈጽሞ ነው እንዴ?
አ ክፍያ ክፍያ አለ።
ምን አለ?
ክፍያ ከፍዬ ያ- የከፈልኩበትን receipt upload አድርጌው አ
submit ብዬዋለሁ። ግን የመለሰልኝ ምናምን መልስም እ፣
ችግር የለውም።
ይሆን እ?
ችግር የለውም። እኔ ላ- ልመዝቡትና ማለት ነው አ፣ ሲመጡ receipt ኡን ያሳዩናል። upload ኡ ለጊዜው በ- በ cash ነው የምንቀበለው።
ኦ ነው።
አ
እሺ ዜሮ ሚልኪያስ ቆይ አይ link ሳይሆን እኔ ልመዝግቦትና ሲመጡ እርስዎ receipt ኡን ያሳዩናል። አይሻልም? ስናደርግ እሺ ሙሉ ስም- ይቻላል። እሺ፣ ሙሉ ስም
ሚልኪያስ በላይ ማናሉ ይቅርታ
ሚልኪያስ በላይ ሚልኪያስ በላይ
ስልክ ልውሰድ። አቶ ሚኪያስ ዜሮ ዘጠኝ ሰላሳ ሰላሳ ሀያ ዘጠኝ ሀያ ዘጠኝ አርባ አምስት አርባ ስድስት አርባ አምስት አርባ ስድስት አ፣ ብዛት ስንት ነው? አቶ ሚኪያስ ሁለት ሁለት።
ስምንት መቶ ብር አራት መቶ አራት መቶ ነው።
እሺ አቶ ሚኪያስ ሲመጡ ቀድሞ ይምጡ። እንትን እንዳይኖር ወረፋም እንዳይኖር ግን አስራ ሁለት ሰዓት ነው ፕሮግራሙ የሚጀመረው። ሲምት ቤተክርስቲያን እሺ ኢኮኖሚክስ ባለሙያዎች ግን ቀድሞ ይምጡ እርስዎ።
እሺ በቃ እሺ ችግር አቶ የለም።
ሚኪያስ መልካም ቀን፣ ሰላም ዋሉ።
ላላችሁ አሜን።